Hello ቤርሳቤ ነኝ።
እንዴት አደርሽ ቤርሳቤ?
አለሁ
አለን። እንኳን ለሩፋኤል በሰላም አደረሰሽ።
እንኳን አብሮ አደረሰን።
አዎ አንዲት ስልሳ ስምንት ዜሮ ሶስት የምትል order ይዤ
እሺ ምን ሆነችብህ?
ምንም ስልክ አላነሳችልኝ። ብላት ብላት አማልጅኝ።
ደርሰህ ነው አንተ ምግብ ከምግብ ቤት አውጥተህ?
አይ አልደረስኩም። አውጥቼ ነው እንጂ የሞከርኩት።
እስኪ እሺ ላሳውቅልህና ከአስር ደቂቃ በኋላ ደውል። ስልሳ ስምንት ዜሮ ሶስት አይደለ?
አዎ አዎ።
በቃ እሺ አሳውቅልሃለሁ።
እሺ መልካም ቀን።
እሺ ደውላለኝ ካገኘናት።
እሺ እቴ።
እሺ